ኪዳን ከብሽ
እሱ ነኝ ቃል ኪዳን ቤት ቤት ኳስ ለሚደርስ አሽከርኩ አይደለ?
እሺ አስራ አንድ አርባ
እሺ ስልሳ አንድ ሰማንያ አራት
ይቅርታ እንዲህ ደግሞኛል። አስራ አንድ አርባ ስልሳ አንድ ሰማንያ አራት አዎ እሺ እሺ ፖስትፖን የሆኑ ጨዋታዎች አሉት አይደል? ሶስት ጨዋታ
ሶስቱ ነው ሶስቱ ነው postpone እንደሆነ አንዱ ለነገ ነው።
እሺ የመጀመሪያው ጨዋታ አለ።
የመጀመሪያው ለነገ ነው።
ቆይ እስኪ እሺ፣ አንድ መስመር ላይ ጠብቁኝ፣ check ላድርገው። እሺ፣ ለነገ ይሁን አይሁን አላወኩም፣ ግን እሱ postponed ነው።
ለመቼ ነው የምናውቅ ማውቀው እንዴት አውቃለሁ?
እ- እኔ እንጃ ካል- ካልተጫወቱ ችግር የለውም በሀያ አራት ሰዓት ውስጥ ስለሚታረም እህ።
ትኬቱ void ነው ስለዚህ ባ- የሚሆነው።
ባለው ነው ውጤቱ የሚሰራው ማለት ነው።
አዎ ከዛ ይሄ ሀል ሲቲ የሚለው አለ። ከዛ ደግሞ ዊጋን አትሌቲክ የሚለው የመጨረሻው።
ቤት አዎ አዎ እሱም postponed ነው። እሱ ገና ነው፣ የዛሬ ነው።
እሱ ገና እሱ ዛሬ ነው። ሁለቶቹ ናቸው postpone እንደሆኑ።
አዎ አዎ እሺ ሀያ አራት ሰዓት ሲሞላ ይታረማል።
እሺ አመሰግናለሁ።
መልካም